ሰላም ጤና ይስጥልን። YouTube hello ጤና ይስጥልኝ።
እግዚአብሔር ይመስገን።
ሰላም ናችሁ?
እግዚአብሔር ይመስገን።
አለን እግዚአብሔር ይመስገን። አይ ቆየ። ምን ነው በሰላም ነው?
ምኑ ነው እናቴ?
እንደውላለን ብለሽ ነበረ።
ምን ነበር?
አይ ስልካችን አላስመዝግበን ነበርና
እሺ ከዛ account ልካለሁ ምናምን ብለሽ ከዛ በኋላ ዝም አልሽኝ።
ምን ነበር የተመዘገቡት? ይቅርታ እናት።
አላወቅሽኝም? ባለፈው መጥቼ የነበርኩ ልጅ ነኝ።
የት? እዚህ ቢሮ ነው።
አዎ።
ብዙ ሰው ስለሚደውል ይቅርታ በጣም
አይ ልጁ ምሳሌ በላ ሄደዋል እና እሱ ሲመጣ ምናምን ብለሽ ነበረ።
ምን ነበር እኮ ጉዳዩ በደንብ ይንገሩኝና እኔ ልንገሩት።
እሱ የለም አሁን ያ የእሸቱ እንትን የሚል
እናት ብዙ ሰው ስለሚመጣ ጉዳዩትን ማስታወስ ስለሚቸግረኝ ጉዳዩትን ይንገረኝና ያለውን ነገር ልንገሩት። ይቅርታ በጣም አይ account ላኪልኝ ብዬሽ ነበረ።
የምን account ነው? ምን- እልክልሻለሁ ብለሽ ነበር። ምዝገባ ተጀምረዋል ብለሽ ትምህርት ሊማሩ ፈልገው ነው።
አዎ
እሺ የትኛው already ተመዝግቦ ነው የሄዱት?
አዎ
እሺ፣ account እንድልክሎት ነው የፈለጉት አሁን እሱ?
አዎ እሺ ስልክ ቁጥሮት ንገሩኝ።
ያው እሺ እልክልሻለሁ በእንትን አድርጌ
አይ ይሄ አጭር ቁጥር ነው። በዚህ አሁን በደወሉበት ነው ምን ልክ?
አዎ አዎ አዎ
እሺ እሺ
እሺ